ቀን ዲጂታል ማዕከል በአካውንት ዶት
ስትልኝ በረራ information ፈልጌ ነበረ።
እሺ
ከድሬዳዋ ወደ አዲስ አበባ የነገ ሳምንት ነው የሚሄድ የፈለግኩት።
እሺ
price ኡ ስንት ይመጣልኛል ማወቅ እችላለሁ?
ይቻላል። አዎ ሌሎች እሺ የነገ ሳምንት ከድሬዳዋ ወደ አዲስ አበባ ለአንድ ሰው ነው።
እ፣ ሁለት ሰው እና የአንድ አመት ህጻን ልጅ ክፍያ አለው? የአንድ አመት አሉ። አዎ አስር percent ይከፍላሉ።
ኧረ ከመቶ percent አዎ አስር percent።
እስኪ የአንድ አመት ህጻን ልጅ እና የሁለት ሰው ዋጋ እሺ የነገ ሳምንት ይልኝ።
እሺ
ምንድን ነው እሱ? እንጂ አስር percent
እሺ የሁለት አዋቂና የአንድ አመት ህፃን ሶ- አጠቃላይ ሰባት ሺህ ሶስት መቶ አስራ ስድስት ብር ነው አሁን ያለው ዋጋ
አሁን ያለው ዋጋ ለነገ ሳምንት ማለት ነው።
ለነገ ሳምንት። አዎ አዎ። እ፣ የልጁ ስንት ነው ክፍያው? ለብቻው ብታወጣልኝ ትነግረኝ።
እሺ
አስር percent ቅሻማ
የአንድ አዋቂ ዋጋ ሶስት ሺህ አምስት መቶ ስልሳ ሁለት ብር ነው።
እሺ
መቶ ዘጠና ሁለት ብር
ምን አልከኝ?
መቶ ዘጠና ሁለት ብር
መቶ ዘጠና ሁለት ብር አዎ።
ነፃ ነው።
አዎ መቶ ዘጠና ሁለት ብር እሺ እ፣ ግን እንደዚህ አስቀድሜ ብቆርጥ ይሻላል። አ? ያው ይሻላል። አዎ ቀኑ በቀረበ ቁጥር ዋጋው ስለሚጨምር።
አዎ፣ እሺ እሺ book ማድረግ ከፈለጉ ይደውሉልን በዚህ ስልክ ቁጥር።
እሺ ወንድሜ፣ እንዴት ነው መክፈል የምችለው? በባንክ ነው transfer የማደርገው?
አዎ በባንክ ነው። እኛ ምዝገባ ይዘን ልክሎታለን text።
እሺ ባንክ ሄዶ ይከፍላሉ። ከዛ ትኬቱ ያው ይደርሶታል ማለት ነው።
እሺ በ text normal text ነው የምትልኩልኝ ወይስ በ ሰማ- ሰማንያ ስድስት አስራ አንድ በሚል text ይመጣል በ Ethiopian Airlines።
እሺ እ- እሱን አሳይቶ መክፈል ነው በ mobile banking ወይ ባንክ ሄዶ።
banking አንተ book ታደርጋለህ ማለት ነው?
አዎ እኛ book እናደርጋለን።
እሺ ሰዓቱና እንትኑስ እንዴት ነው መለየት እንችላለን?
ሰዓቱ አለ፣ ሁሉም ሰዓት ላይ አለ። በፈለጉ ከጧት እስከ ማታ ባለው ከአንድ ሰዓት ጀምሮ አለ።